ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ ታህሳስ 20 ቀን 2016 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ቅዳሜ ታህሳስ 20 ቀን 1488 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ይቁም፣ ያለ ሰው ይበቃል። ያሰቡት ላይሞላ ያሉት ላይሳካ ሰው እንዴት ይኖራል?
ከሙዚቃ ጓዳ ዝግጅታችንን እናሰማለን። በዛሬ ዝግጅታችን በመሳሪያ ብቻ የተቀነባበሩ ሙዚቃዎችን እድገት በኢትዮጵያ በሚመለከት ያዘጋጀነውን ፕሮግራም አቅርበን ክፍል አንድ ዝግጅታችን ይጠናቀቃል።
ከሙዚቃ ጓዳ በየሁለት ሳምንቱ ቅዳሜ በፍኖተ ዲሞክራሲ አንድነት ድምፅ እየተዘጋጀ የሚቀርብ የኢትዮጵያ ሙዚቃን አመጣጥ እድገትና አሁን ያለበትን ሁኔታ የምንዳስስበት ፕሮግራም ነው።
የመሳሪያዎች solo ሙዚቃ እድገት በኢትዮጵያ በተደጋጋሚ እንደሚሰማው በኢትዮጵያውያን ዘንድ ለስላሳ የመሳሪያ ጨዋታ ከሆነ classical ተብሎ ነው የሚጠራው። ነገር ግን የ classical ሙዚቃ አወቃቀር የራሱ የሆነ የድርሰት መንገድ ያለው ነው። ይህ አባባል ስህተት ነው። መባል የሚገባው instrumental ሙዚቃ ወይም የመሳሪያ ሙዚቃ ነው። የ classical ሙዚቃ ኦርኬስትራ በታወቀ ዘመን ማለትም ከ1750 እስከ 1800 ዓመተ ምህረት የነበረ የሙዚቃ አይነት ነው። የድርሰት አቀራረቡም ይዘት ተላላፊ ወይም ቀጣይ exposition፣ በአዲስ አይነት አቀራረብ እድገት ያለው development፣ እንዲሁም recapitulation የመደምደሚያ ስሜት ያለው በእነዚህ አሰራር መንገዶች የተዋቀረ ነው። የሙዚቃ መሳሪያዎቹም በየጊዜው እያደጉ የመጡና የተወሰኑ እስከ መቶ አስር የሚደርሱ ናቸው። ከዚህና መሰል መለኪያዎች ውጭ የክላሲካል ሙዚቃ ሊባል አይችልም። ሌላው የሚያሳስቱት የቅኝት ዜማዎች ናቸው። ይህን አስመልክቶ ክታብ በተሰኘው በአቶ ዘነበ በቀለ የሙዚቃ አዋቂ 1998 ዓመተ ምህረት እንደ አውሮፓውያን አቆጣጠር የተጻፈው የሙዚቃ መጽሐፍ ውስጥ ያገኘነው ትንተና የሚከተለውን ይመስላል። ትዝታ ዜማ እንጂ ሞድ ወይም ስልት አይደለም። ትዝታ በሞድነት ወይም በቅኝትነት መታወቁ በተለምዶ የተሰጠ ስም ነው። ትዝታ በቀዳማይ ስልት ወይም ቅኝት ውስጥ የሚገኝ የእንጉርጉሮ ዜማ ነው። አምባሰልም በዳግማይ ስልት ወይም ቅኝት ውስጥ የሚገኝ የእንጉርጉሮ ዜማ ነው። ባቲ በሳልሳይ ስልት ወይም ቅኝት ውስጥ የሚገኝ የዘፈን ወይም የመዝሙር ዜማ ነው። አንቺ ሆዬ በራብዓይ ስልት ወይም ቅኝት ውስጥ የሚገኝ የእንጉርጉሮ ዜማ ነው። ድብልቅ የሚባለውም በሀምሳይ ስልት ሞድ ወይም ቅኝት ውስጥ ነው። የኦሮምኛ ገረርሶ ዜማ በሳድሳይ ስልት ሞድ ወይም ቅኝት ውስጥ የሚገኝ ነው። የአደሬኛ ዜማ በሳብዓይ ስልት ሞድ ወይም ቅኝት ውስጥ የሚገኝ ነው። ስለዚህም ትዝታ፣ አምባሰል፣ ባቲ፣ አንቺ ሆዬ በነጠላ ዜማነት እንጂ በሞድ ስልት ወይም ቅኝት ስም መጠራት የሚገባቸው አይደሉም። ምክንያቱም በእነዚህ ሞዶች ስልቶች መሰላል ወይም scale ውስጥ በርካታ የኦሮምኛ፣ የትግርኛ፣ የአማርኛ፣ የጉራጊኛ ወዘተ ብሔረሰቦችን ሙዚቃ ማቅረብ የሚቻልበት ስልት ወይም ሞድ በመሆኑ ነው። የኢትዮጵያ ሙዚቃ ሞድ መጠሪያቸው ቀዳማይ አንደኛ፣ ዳግማይ ሁለተኛ፣ ሳልሳይ ሶስተኛ፣ ራብዓይ አራተኛ ሀምሳይ አምስተኛ ሳድሳይ ስድስተኛ ሰብዓይ ሰባተኛ ስልት በሚል እስከ ሰባት mode ስልት የሚደርስ ነው። ባለፉት ፕሮግራሞች የኢትዮጵያ ሙዚቃ style በእንጉርጉሮ በመዝሙርና በዘፈን ልዩነቶች ውስጥ የሚታይ መሆኑን ተመልክተናል። ወደ ዜማው ባህሪ ስንገባ ደግሞ ትዝታ ያለፈን ማስታወሻ፣ ናፍቆትን መግለጫ ሲሆን አምባሰል ደግሞ መጪውን ማብሰሪያ ተስፋን መሰነቂያ የሆነ ነው። ባቲ ራስን ማጽናኛ ቁርጠኝነትን ማሳያ ነው። አንቺ ሆዬ መንፈሳዊነትን መግለጫ መጠነኛ የሆነ የመቆዘሚያ ስሜት ያለው ነው። ድብልቅ mode ዘመናዊ ሙዚቃን መተርጎሚያ ጃዝና የመሳሰሉትን በማቅረብ ለ modulation አመቺ የሆነ ስልት mode ነው። ሳድሳይ ስልት በ hexatonic scale የሚገነባና በተለይም ለገረርሳ ሙዚቃ የሚሆን ነው። ሳብዓይ ስልት ሙሉ chromatic ሳይሆን በተወሰኑ የ scale ክፍሎች ላይ ግማሽ ቶኖችን የያዘ የአደርኛ ሙዚቃ የሚሰራበት ነው። እነዚህን ሰባት ስልቶች ወይም ቅኝቶችን ነው የኢትዮጵያ ሙዚቃ ሞዶች ብለን የምንጠራቸው። በደቡቡና በሰሜኑ በምዕራቡና በምስራቁ ብሔረሰቦች ሙዚቃ ላይ ልክ እንደ ስታይሎች ተዋውጠው የሚሰሩ ናቸው። በአንዳንድ ባህላዊ ሙዚቃዎች ላይ ከዚህም ባነሰ የ scale ወይም መሰላል ላይ የሚገነቡ አሉ። መሰረታዊ ከሆነው ኢትዮጵያዊ የድምፅ አወቃቀር ስልት ላለመራቅ ሲሉ ግን ሆሎቶሚክ አጠቃቀምን ይከተላሉ። እንደሚታወቀው ብዙ የመሳሪያ ተጫዋቾች የተገኙት ከሙዚቃ ቡድኖች ውስጥ ነው። ሳክስፎኒስቶች፣ ትራምፔት ተጫዋቾች፣ ክላሪኔት ተጫዋቾች፣ ትሮምቦን ተጫዋቾች ወዘተ። ለምሳሌ የሙዚቃ አስተማሪዎች በብዛት የወጡት ከምድር ጦር ሰራዊት የሙዚቃ ቡድን ነበር። ብዙ string ወይም የክር መሳሪያ ተጫዋቾች የተገኙት ከፖሊስ ሰራዊት የሙዚቃ ክፍል ነበር። እነዚህን ተቋማት በማስተማር ተግባር ላይ በመጀመሪያ ወቅት የተሰለፈው ደግሞ የክብር ዘበኛ የሙዚቃ ክፍል ነበር። በአጠቃላይ በመጀመሪያው ክፍል ቀድሞ የአውሮፓውያን የሙዚቃ መሳሪያዎች ተግባር ላይ ያዋሉት የዳግማዊ ምኒልክ ትምህርት ቤት ተማሪዎች፣ የተፈሪ መኮንን ትምህርት ቤትና የማዘጋጃ ቤት የሙዚቃ ክፍሎች ነበሩ። ከዚህ በኋላ ነው በርካታ የሙዚቃ መሳሪያ ተጫዋቾች ሊፈሩ የቻሉት። የጌታቸው መኩሪያ ሳክስፎን አጨዋወት የአገር ባህሉን የመሰንቆና የዋሽንት ቀረርቶ አጨዋወት ስልት የተፈታተነ ነበር። ቀረርቶንና ሳክስፎንን ሳክስፎንን ደግሞ ከጌታቸው መኩሪያ፣ ከስዩም ገብረየስ፣ ከዳንኤል ዮሐንስ ሌሎችም ለያይቶ ለማየት ከማይቻልበት ደረጃ ላይ ደርሶ ነበር። በተመሳሳይ መልኩ መርአዊንና ክላሪኔትን ክላሪኔትንና አምባሰልን ነጣጥሎ ማየት አይቻልም። ቀደም ሲል በዚህ መሳሪያ ግሩም ጨዋታ የሚያቀርቡ በዳግማዊ ምኒልክ ትምህርት ቤት ውስጥ ሲማሩ የነበሩ እነ ዘገየና ቸርነት የሚባሉ በክላሪኔት በተለይም በአምባሰል አጨዋወት ስልት የተካኑ ተማሪዎች ነበሩ። ክላሪኔት ለሀገራዊው ዜማ ያለውን ከፍተኛ ሚና በማስተዋወቅ ረገድ ቅድሚያውን የሚይዘው መራዊ ስጦት ነው። መራዊ ተጨባጭ አስተዋጽኦ ያደረገ የሙያው በተለይም የክላሪኔት አባት ነው። ወዳጅነህ ፍልፍሉም የሳክስፎንና የክላሪኔት አጫዋትን ብቻ ሳይሆን በኖታ ሕግ ተከትሎ መስራት በተለይም dynamics አጠባበቅን በከፍተኛ ደረጃ የተካነ ባለሙያ ነው። በራስ ባንድ ሙዚቃዎች ላይ ይታይ የነበረው ይኸው የሙዚቃ ሕግን ጠብቆ የመስራት ክህሎት ነው። በዚያ ዘመን የነበሩትን የሙያው ሰዎች በሙሉ የሚያስመሰግን ስራ የነበረው የዳይናሚክስ አጠቃቀምን የመከተል ብቃት የነበራቸው መሆኑ ነው። የሚከተለው ሙዚቃ ባህላዊ የሆነው የቀረርቶ ሙዚቃ ሲሆን ከላይ እንደጠቀስነው የዚህን መሳሪያ ታላቅነትና ለኢትዮጵያ ሙዚቃ ያለውን የተለየ ሚና ያስመሰከረው ጌታቸው መኩሪያ ነው። የሚከተለው ሙዚቃ ባህላዊ የሆነው የቀረርቶ ሙዚቃ ሲሆን ከላይ እንደጠቀስነው የዚህን መሳሪያ ታላቅነትና ለኢትዮጵያ ሙዚቃ ያለውን የተለየ ሚና ያስመሰከረው ጌታቸው መኩሪያ ነው። ሙዚቃው እነሆ። ቀረርቶ በጌታቸው መኩሪያ ቀጣዩ ሙዚቃም ቀደም ሲል እንዳስተዋወቅነው ከታላላቆቹ የኢትዮጵያ የሙዚቃ ሰዎች መሃል አንዱ የሆነው በተለይም በክላሪኔት solo አጫዋት ስልቱ stylist ተብሎ የሚታወቀውና ለኢትዮጵያ ሙዚቃ ፋና ወጊ የሆነው የክላሪኔት ተጫዋች መራዊ ስጦት ነው። ይህ ታላቅ አባት የሙዚቃ ሰውነት በተለይም በ improvisation ላይ ያለውን ከፍተኛ ችሎታ ያስመሰከረበት ዜማው አምባሰል ነው። ስለ መራዊ የክላሪኔት ጨዋታ ሊቅነት ሙሴ ነርሲስ ናልባንዲያን ሳይቀሩ በየአጋጣሚው ከፍተኛ ምስክርነት ይሰጡለት ነበር። በመሆኑም የተለያዩ ህብረ ድምፅ ሙዚቃዎች በሚያስጠኑበት ጊዜ ከአጠገባቸው መራዊና ክላሪኔቱ አይለዩም ነበር። ሙዚቃው እነሆ አምባሰልና ክላሪኔት በመራዊ ስጦት የኢትዮጵያ ሙዚቃ እድገት እንዳጀማመሩ ሊቀጥል ባለመቻሉ እንጂ በአሁኑ ሰዓት ከዚህ በተሻለ ደረጃ ላይ በተገኘ ነበር። ይህ የሆነው ከባህላዊ አሰራሩ ማለትም በጆሮ ድምጫ ላይ በተመረኮዘ አሰራር ስልት አተኩሮ ስለቀጠለና የኖታ አጠቃቀምን እርግፍ አርጎ ትቶ ለመጓዝ ስለተፈለገ ነው። የዘር ፖለቲካና የግለኝነት ስሜት ደግሞ ሌላው መሰናክል ሆኗል። ሙዚቃ የህብረት ስራ እንጂ የተናጠል ስራ አይደለም። ስለዚህም ነው ዜማው ማለትም melody ው ያለ harmony ድጋፍ ትርጉም የማይኖረው። በመሆኑም ነው ዘፈን ያለ ከበሮና ጭብጨባ የማይደምቀው። በኢትዮጵያ ሙዚቃ ውስጥ ደግሞ የ mode ና የ style ቁርኝቱ ዘመን ያስቆጠረ ነውና በቀላሉ ገነጣጥሎ መመልከትና ለያይቶ ማሳደግ አይቻልም። በኖታ ያልሰፈረ ሙዚቃ ለትውልድ በቀጣይነት መተላለፉን አጠራጣሪ እንዲሆን ያደርገዋል። ረጅም መንገድ መጓዝ ይሳነዋል። ጆሮ በማዳመጥ ከቤተሰብ አካባቢ የሚገኝ የሙዚቃ እውቀትን በባህላዊ ደረጃ ማስተላለፍ ይቻላል እንጂ በዘመናዊ መልክ የሚቀርብ ሙዚቃ በግድ በኖታ መሰራት ያለበት ነው። በኖታ ያሰፈረ ሙዚቃ ለትውልድ በቀጣይነት መተላለፉን አጠራጣሪ እንዲሆን ያደርገዋል። ረጅም መንገድ መጓዝ ይሳነዋል። በጆሮ በማዳመጥ ከቤተሰብ ከአካባቢ የሚገኝ የሙዚቃ እውቀትን በባህላዊ ደረጃ ማስተላለፍ ይቻላል እንጂ በዘመናዊ መልክ የሚቀርብ ሙዚቃ በግድ በኖታ መሰራት ያለበት ነው። የያሬድ መንፈሳዊ ሙዚቃ እስካሁን ድረስ መቆየት የቻለው የኖታ ምልክቶች ለድጓው ድጋፍ በመስጠታቸው ጭምር ነው። ስለዚህም በዚህ በኩል በወጣት ሙያተኞች ሊታሰብበት የሚገባ ጉዳይ ነው። እስካሁን ድረስ የተደረጉ የግለሰብ ጥረቶችና አስተዋጽኦዎች ከግለሰቡ ሕይወት በኋላ እያከተሙ መገኘታቸው ሁል ጊዜ ጀማሪ እንድንሆን አድርጎናል። የኪነ ጥበብ ሰው የሚኖረው ለዛሬ ብቻ አይደለም። ከትውልድ ዕድሜ ተበድሮ መጪውን በምናቡ ያያል። የሚከተለው ሙዚቃ በአዲስ አኮስቲክ የሙዚቃ ቡድን የቀረበ ነው። ይህ ቡድን በስልሳዎቹ ውስጥ የነበሩትን ሙዚቃዎች ተሐድሶ ለመስጠትና የተለየ አቀራረብ ስልት ተከትሎ ለትውልዱ ለማስተዋወቅ የሚጥር ነው። ይህ አይነቱ አስተሳሰብ ያላቸው ወጣቶች የኢትዮጵያን ሙዚቃ ጠብቆ በአሰራሩም ለማሳደግ እየጣሩ ያሉ መሆኑ የሚያስደስት ነው። በዚህ ረገድ እንደ አበጋዙ ክብረ ወርቅ ሺወታ አይነቶቹ አቀናባሪዎች የሚመሰገኑ ናቸው። ከስራቸው ውጭ የሚያደርጉት ሩጫ አለመኖሩም ተጨማሪ ክብር የሚያሰጥ ነው። ይህ ኪነትን በዘላቂነት ለሚመለከቱ ሁሉ አስፈላጊ ጉዳይ ነው። በግሩም መዝሙርና እሱን በመሳሰሉ ወጣት የሙያው ሰዎች ላይ የሚታየውም ትህትና ለሙያው ሰዎች በአርአያነት መወሰድ የሚያስፈልገው ነው። የአዲስ አኮስቲክ የሙዚቃ ቡድን አባላት በሙዚቃ ተሐድሶ ተግባር ላይ የተሰማሩ መሆናቸው የሚያስመሰግን ነው። እነዚህ ወጣት የሙያው ሰዎች እና አንጋፋው የሙዚቃ ሰው አየለ ማሞ እያደረጉት ያለው የትውልድን ንብረት የመረካከብ ሥራ መበረታታት ያለበት ነው። ሆኖም ግን ቀጣይነቱን ለማረጋገጥ ወደ ሙዚቃ ኖታ አሰራር ዘዴ መሸጋገር ይኖርበታል። የፍቅር ምግብ በአዲስ አኮስቲክ የሙዚቃ ቡድን የሚከተለው በኢትዮጵያ ሙዚቃ ስልት ላይ የተመረኮዘ የትግርኛ የዜማ ቅንብር ነው። ባህሪው ከድብልቅ የምት ሪትም ቅንጅት ጀምሮ እስከ ዜማው ስልት ድረስ ኢትዮጵያዊ ለዛው የሚስተዋልበት ነው። በተለይም የሀገር ሙዚቃ መሳሪያዎች አኩስቲክ ጠባይ ወይም ውበት እየተሻሻለ መምጣቱን የሚያሳይ ነው። ሙዚቃው እነሆ የባህል ሙዚቃ መሳሪያዎች በትግርኛ ዜማ ላይ ቀጣዩ ሙዚቃ ደግሞ የኢትዮጵያን የጃዝ ሙዚቃ በዓለም አቀፍ መንገድ እንዲሰራ ቀደም ሲል የተሞከሩትን ሙከራዎች አቅጣጫ በማስያዝ ፈርቀዳጅ የሆነው የሙላቱ አስታጥቄ ሙዚቃ ነው። በርካታ ድርሰቶቹ ይህንኑ ፈለግ ተከትለው የሚሰሩ ናቸው። ልክ እንደ ኮሎኔል ሳህሌ ደጋጎ ምትክ አልባ ሆኖ የመቅረቱ ጉዳይ በሀገራችን ኪነት ውስጥ ዕጣ ክፍል ከሆነ ውሎ አድሯል። አሁን አሁን ኪነ ጥበብ ለግለኝነት ስሜት የተጋለጠ በመሆኑ እምብዛም ለጋራ እድገት ሲጨነቅ አይስተዋልም። በአገር ደረጃ ብዙ አስተዋጽኦ ማድረግ የሚጠበቅባቸው ተቋማት መንግስታዊ የሆኑ የኪነት ተቋማት በደርግ ካድሬዎች እስከ መጥፋት ስለደረሱ በተምሮ ማስተማር ሂደት ውስጥ ሳይገባ ባጭር ተቀጭቷል። ከግለሰቦች ጉያ ሳይወጣ ያከተመለትም በርካታ ስለሆነ በጥበቡ ላይ ሁል ጊዜ ጀማሪ በመሆን ጊዜ እንደናሳልፍ ምክንያት ሆኗል። ሆኖም ግን በግል ጥረታቸው አመርቂ ስራ ሰርተው ለትውልድ ቅርስነት ለሚያስተላልፉት የኪነት ሰዎች ሁሉ ምስጋና ይድረሳቸው። ሙላቱ አስታጥቄም ከወጣትነት እስከ ሽምግልና ታከተኝ ሳይል የድርሻውን በማበርከቱ ከፍተኛ ክብር ሊቸረው የሚገባው ባለሙያ ነው። ሙዚቃው እነሆ ኢትዮ ጃዝ በሙላቱ አስታጥቄ የሚከተለው ሙዚቃ በአፋር ሙዚቃዊ ባህል መሰረት ላይ የተነሳ በሬጌ ስልት የተገነባ ዘመናዊ የመሳሪያ ሙዚቃ ቅንብር ነው። ተደጋጋሚ አንድ ወጥ የሆነ አቀራረቡ ደግሞ ባህላዊ መሰረት ያለው መሆኑን ይጠቁማል። የኢትዮጵያን ሙዚቃ ውበትና ውህደትም ያንጸባርቃል። ሙዚቃው እነሆ የመሳሪያ ቅንብር በአፋርኛ ሙዚቃ ላይ ቀጣዩ ሙዚቃ የታወቀው የኪነት ሰው አሊ ቢራ ያቀረበው ነው። የሐረር ኦሮምኛ ሙዚቃን ያዳበረው አሊ ቢራ ነው። በተለያዩ የሙዚቃ ድርሰቶቹ የሚደነቀው ይህ የሙዚቃ ሰው ኢትዮጵያ ካፈራቻቸው ታላላቅ የሙዚቃ ደራሲያን መካከል የሚሰለፍ ነው። አሊ ቢራ በድርሰት ብቻ ሳይሆን በመድረክ አቀራረቡና በድምፃዊነቱም ዝናን ያተረፈ ሰው ነው። ሙዚቃው እነሆ አሊ ቢራ ሲንበርባዳ የመሳሪያ ሙዚቃ ቅንብር በቢኮ ሆሮ የሚከተል ሙዚቃ የሶማሊያ ሙዚቃ ቅንብር ነው። በተለያዩ ሰዎች የሚቀርቡት የመሳሪያ ቅንብሮች የሚለያዩበት መልክ ቢኖር የሚከተሉት ሪትም ብቻ ነው። የሲንቲሳይዘር መሳሪያ ችግሩ የሪትምና በተወሰነ ደረጃም የድምፅን ምርጫ ገደብ የሚጥል በመሆኑ የአቀናባሪዎችን ቴክኒክ ይጠይቃል። አለበለዚያ ልዩነቱን ለማየት ያስቸግራል። የኢትዮጵያ ሙዚቃን ሰፊ የአሰራር ስልትና የዜማ ውህደት ግን በግልጽ ማየት ይቻላል። ሙዚቃው እነሆ የመሳሪያ ቅንብር በሶማሊኛ ሙዚቃ ላይ ቀጣዩ ሙዚቃ በዳንኤል ወልደ ገብርኤል የተቀናበረ ነው። ባቲ በተሰኘው የኢትዮጵያ ሙዚቃ ሞድ ወይም ሳልሳይ ስልት ውስጥ የተገነባ ድርሰት ነው። ዳንኤል በርካታ የመሳሪያ ማለትም የሲንቲሳይዘር ዘመናዊ ድርሰቶችን ያቀረበ ሲሆን ለኢትዮጵያ ሙዚቃ የሲንቲሳይዘር አጫዋወት ስልት ከፍተኛ አስተዋጽኦ እያደረገ ያለ የሙዚቃ ሰው ነው። ዳንኤል ከፍተኛ የኢምፕሮቫይዜሽን ችሎታ እንዳለው በድርሰቶቹ አስመስክሯል። ሙዚቃው እነሆ ውሰድ፣ የዘመናዊ ሙዚቃ ድርሰት በዳንኤል ወልደ ገብርኤል የሚከተለው ሙዚቃ በዘመናዊ የኢትዮጵያ ሙዚቃ ድርሰት ውስጥ ዝና ያለው የኪነት ሰው የተለያዩ ሙዚቃዎች አቀናባሪና ደራሲ የሆነው ኃይሉ መርጊያ ያቀረበው ነው። በኢትዮጵያ ሙዚቃ ቅኝት ወይም ሞድ ራብዓይ ስልት ተብሎ በሚታወቀው ውስጥ ያለ የሙዚቃ ቅንብር ነው። ኃይሉ በኢትዮጵያ ሙዚቃ ውስጥ እንግዳ ሰው አይደለም። በርካታ ተመክሮዎችን ያካበተ ባለሙያ ነው። ሙዚቃው እነሆ ሸሞን ሟኔ ዘመናዊ የመሳሪያ ሙዚቃ ቅንብር በኃይሉ መርጊያ
የተከበራችሁ አድማጮቻችን የዛሬውን ከየሙዚቃ ጓዳ ፕሮግራማችንን በዚህ እያጠናቀቅን በሚቀጥለው 15 ቀን በተመሳሳይ መሰናዶ እስከምንገናኝ ደህና ቆዩ እያልን እንሰናበታለን። ጤና ይስጥልን።
ሙዚቃ ሕይወቴ፣ ግዕዝና እዝል አራራይ አራራይ የተሰበሰበው ያሬዳዊ ስልት የሰማይ ጸጋ አራራይ አራራይ የተሰበሰበው አይኮራኝ የኳስ ነፍሴን ካንቺ ጋር አራራይ አራራይ የተሰበሰበው በአገሬ ቅኝት የብሔር ቋንቋ አራራይ አራራይ የተሰበሰበው እደሰታለሁ እኔ አላፍም በቃ አራራይ አራራይ የተሰበሰበው በአፋን ሲዳማ በጋምቤላ ቆም አራራይ አራራይ የተሰበሰበው ልቅር ዳንኪራ እኔ አላፍም ከቶ አራራይ አራራይ የተሰበሰበው መሀያ በያበ አስታውሳለሁ እረሳለሁ እንደማገኝ ተስፋ አደርጋለሁ ምንም ብንራራቅ ባንገናኝ የተጫወትነው ፍቅር አይረሳኝም ምንም አልረሳሽ አትሽኝ በሀሳብሽ ብነግርሽ አስታውሳለሁ እረሳለሁ እንደማገኝ በመንገድ ላይ ቆሜ ስጠብቅሽ እንዳትዘገይ ቁጥማትሽ አይኖች ለማየት ጓጉቻለሁ በመንገድ ላይ ቆሜ ስጠብቅሽ አስታውሳለሁ እረሳለሁ አደርጋለሁ አስታውሳለሁ